hello ጤና ይስጥልኝ። ድንግት ነው የምንደርደር
ሰላም እግዚአብሔር ይመስገን።
አለ እንትን ኮሜዲ እንትን ለማድረግ ለመታደም እሺ ይቻላል።
መቼ ነው? አሁን ቅዳሜ ነው። I think ቅዳሜ ነው ወይስ እሑድ መሰለኝ።
አ- ቅዳሜ ቅዳሜ ስምንት ሰዓት እና አምሽት ሁለት ሰዓት
ኦ ቅዳሜ ስምንት ሰዓት ኦ ምሽት ሁለት ሰዓት ነው እንዴ? እኔ ጠዋት አዎ፣ መስሎኝ ነው።
ምሽት ሁለት ሰዓት እና ከቀኑ ስምንት ሰዓት ላይ
እ፣ okay እሺ።
ተመዝግበዋል።
አይ እና ሰዓቱ እንትን አለ።
እሺ እሺ እሺ thank you እሺ